ሁለቱ የሳቢ ነኝ።
ቤርሳቤ ስልሳ ዘጠኝ ሰባ ስምንት
ስልሳ ዘጠኝ ሰባ ስምንት ታስተማረው ያለችው መስቀል ፍላወር መሰለኝ። ሲን አርጊልኝ
የት ነው የሚለው እዚህ ላይ
አዲስ አበባ
እስኪ ቼክ አረገዋለሁኝ። ማነው ስምህ?
መሐመድ
መሐመድ ስልሳ ዘጠኝ ሰባ ስምንት ነው ያልከኝ አይደለ?
አዎ።
እሺ አይልሃለኝ